ጤና ይስጥልኝ ቤተሰብ እንዴት ነው የሚደርሰው?
ቤት ሰላም ነው?
ሰላም
አሁንም ደወልኩ። ቅድምም ደውዬላችሁ ነበር። ብርሃኔ ተመስገን እሺ ባይ ብርሃን
እንትን ላኪልኝ ብዬ ነበር።
ተመስገን ብርሃን እሺ ብርሃኔ ተመስገን የአባቴን ስም አታስቀድም።
እሺ እሺ እሺ net cash ኮ ልካልሃለች። ታዲያ ብርሃን ምንድን ነው አዎ፣ ግን እንትኑ አይታየኝም።
end balance ኡን ልንገርክ net cash የሚለው
end balance ኡን የእያንዳንዳቸውን ቁጭ አሉ እኮ ሰዓት አረፈድኩባቸው።
አዎ፣ ግን እሺ እኮ ልንገርክ እንደዚህ ትይዘዋለህ በወረቀት አሁን ወይ አዎ ይቻላል። ወይም ብትልኪልኝ የተሻለ ነበር።
እኮ እሺ በቃ ይኸው በቃ አሁን ልክ ትልክልሃለች። እሺ፣ አረኩልሽ እኮ እናቴ እሺ ያኛው እንትንስ ምኑ
እ ምንድን ነበር ስልኬ ላይ እንትን እንድለው
ይሄ back office ኡን ነው።
አ እሺ back office ኡን access ይሰ- ይልክልሃል። እሺ እንትና እ ብሩክ ለ- ለእራት ስለወጣ ነው ሲመጣ እነግረዋለሁ፣ አስተካክልልሃል። እሺ ይኸው አሁን ልካልሃለች። እሺ screenshot አድርጋ